ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን። ምን ልርዳዎት?
ተስፋትሽ ሲሞላ እየተወሰደብኝ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር እንጫኑ።
ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር እሺ